ጤና ይስጥልን ቤስት ቤት ቤቲ ነኝ። agent ኡ hello hello አቤት ሰላም ጤና ይስጥልን።
ትኬት ነበረና አልታረመም እንድታረም ይልኝ ነበር።
እሺ ንገረኝ።
አስራ አንድ እሺ ስልሳ ሶስት አስራ አንድ ስልሳ ሶስት ሰማንያ ስምንት
ሰማንያ ስምንት ሰባ ዘጠኝ
እሺ የዛሬ ጨዋታ አለው አይደል?
አለው ነው።
ሌላው ታርሟል። የዛሬ ጨዋታ አለው። እሺ
እሺ እሺ እሺ ትንሽ ጠብቀውና እንትን ይልልሃል ከተጫወቱ በኋላ እሺ ቦነስ ይኖረዋል ታዲያ?
እ እ ቦነስ ይኖረዋል?
አንድ ወጥቶ ባህል የሁለቱን ውጤት እኒና በአንዱ ብቻ ከሆነ ይኖረዋል። እሺ እሺ እሺ
hello
አመሰግናለሁ።
ይቅርታ እንትን ነው total odd ኡ አስር ነው። እሺ አጠብቀው ለውስጥ ነው already
እ?
አስር ነው total odd ኡ። ስለዚህ okay።
ከሀያ ስለሚያንስ የለውም።
እሺ እሺ